hello ጤና ይስጥልኝ Best Bet hello hello
ቤተሰማ ነው። hello
እሺ ሰላም
የሆነ ብር Best Bet ወደ ቴሌ ብር አዛውርቼ እ፣ ብሩ pending pending ላይ ነው። እ፣ ቴሌግራም ላይ message ልኬያለሁ። እስቲ ቴሌግራም ስም ኸሊፍ ዑመር ኸሊፍ ዑመር ነው።
withdraw አድርገህ ነው
አ አ አ አ እዛ አርግቼ pending ሆነ ብሩ ወደ ቴሌ ብር አልገባው።
okay ወደ ቴሌ ብር ነው withdraw ያደረከው አሁን በደወልክበት ቁጥር ነው አዎ አዎ አዎ አዎ እሺ
እዛው ወይ
ቀኑ መቼ ነበር አልከኝ ይቅርታ ዛሬ ዛሬ ዛሬ ዛሬ ቅድም ነው አ- ሶስት ሰዓት በፊት ነው እንደ ሁለት ሰዓት ምን አለ ዛሬ?
አንድ ሺህ ሁለት መቶ ብር ነው
አንድ ሺህ ሁለት መቶ ብር አዎ አዎ አዎ አንድ ሺህ ሁለት መቶ ብር በ voucher ነው ያረከው ወደ ቴሌ ብር አይደለም በ- ወደ በ voucher ነው withdraw ያረከው አዎ አዎ ታዲያ እንዴት መልሳለሁ? መመለስ ፈልጌ Best Bet shop ሄደህ ነው መውሰድ የምትችለው ብሩን withdraw ብሩን ከፈለግከው Best Bet shop ሄደህ ነው የምትወስደው
ምን ምን ምን ቴሌግራም እስኪ እስኪ ቴሌግራም ላይ ላይ Best Bet- አይ Best Bet shop ሄደህ ነው ብሩን መውሰድ የምትችለው
የለም አዚ የእኛ ቁጥር የለም ነው።
Best Bet shop አዎ አዎ የለም Best የለም Bet shop ከሌለ ደግሞ ወደ account መመለስ ትችላለህ። ወደ Best Bet account account history ውስጥ ስትገባ voucher history የሚል አለ። እዛ ውስጥ እ፣ ኮድ ያመጣልሃል። እሺ code ኡን የ voucher code የሚል አለ። voucher code ኡን ሄላ አ sister ቴሌ ቴሌግራም ቴሌግራም ላይ እሺ ቴሌግራም ላይ ኸሊፍ ዑመር ስም እስቲ ኸሊፍ ዑመር ነው እዛ ላይ እዛ አዎ።
በዛ ላይ ግባና አንተ የ voucher deposit ለማድረግ step ኡን ላኪልኝ በለኝ፣ ጻፍልኝ። እሺ
እ- እ- ይኸው ጽፍቻለሁ። ኸሊፍ ዑመር ዲ ኸሊፍ ዑመር ኸሊፍ ዑመር አዎ step ኡን ጻፊልኝ በለኝና ልክልሃለሁ እኔ እሺ እሺ
እሺ